ሄሎ አቤት
እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ናችሁ?
አዲሱን standup comedy ለመታደም ነበር እና እዚህ ሲኤምሲ ሚካኤል ጋር ነበር ያለው። ቦ- ህንጻው ጠፋ ለመቁረጥ።
ሲኤምሲ ሚካኤል ጋር economics association ህንጻ ምን ምን ምን ህንጻ economics association ህንጻ ሚካኤል ጎን ድልድዩ ጋር ነው።
ግቢው ጋር ነው? economic ድልድዩ አስተሽ ጋር ድልድዩ ጋር economic association ህንጻ አዎ።
እሺ እሺ እሺ እሺ